ሰላም ጤና ይስጥልኝ።
ጤና ይስጥልኝ እናት።
hello በዚህ ስልክ ቁጥር እንትን አዝዤ ነበር። apple አራት ኪሎ አልመጣልንም በ group አልመጣም። መቼ ነበር ያዘዙ?
ከትናንት ወዲያ
እ፣ ትላንት አልደወሉልዎትም driver?
ትናንት አልደወሉልኝም። ሌላ ያዘዝኩት መጣ። ምን ነው ስላቸው ያኛው ቀረ ስላቸው store ስለሌለ ነው store ውስጥ አሉ።
OK፣ እሺ ስልክዎትን ይነግሩኛል?
ይሄ ስልክ ነው ዜሮ ዘጠኝ አንድ አንድ እሺ፣
ሰላሳ ዘጠኝ እሺ፣
ሀያ ስምንት እሺ።
ዘጠና
አፕል ነው ያሉኝ አይደል?
አዎ
እሺ። ስለዚህ ለነገ የሚመጣ ከሆነ ለነገ ላስገባሉ።
እ?
ያው ከሰዓት ነው መምጣቱን የምናውቀው። የሚመጣ እሺ።
ከሆነ ለነገ ላስገባሉ።
አዎ ታዲያ ከሚቀር እንግዲህ አዎ በቃ እሺ፣ ለነገ አስገባለታለሁ።
እሺ እሺ፣ እናት፣ እሺ መልካም ቀን።
እሺ።